ሄሎ ሄሎ ሰላም ነው?
አለን አለን ሰላም ነው።
እግዚአብሔር ይመስገን። ወደ አቪክል manufacturing ላይ በ accounting አመልክተ ነበር።
ምን አልከኝ? ምን አልከኝ?
ወደ አቪክል manufacturing PLC ላይ በ accounting አመልክተ ነበር።
አዎ ስለዚህ ነገ ፈተና አላችሁ። እሺ፣ ነገ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት ፈተና አላችሁ።
የት?
እ፣ ቦታው እ፣ ለቡ መብራት አርሴማ ቤተ ክርስቲያን ፊት ለፊት
ለቡ መብራት።
ከአርሴማ ቤተ ክርስቲያን ፊት ለፊት እሺ
እ፣ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት ስለሆነ በጊዜ ተገኝ።
እሺ እሺ። ምን ምን ያስፈልጋል በዛው ለመገኘት?
ምንም የሚያስፈልግ ነገር የለም።
እሺ እሺ።
እሺ።
አመሰግናለሁ።